ሄሎ ሄሎ ሄሎ ሄሎ ጤና
አቤት ወደ Flintstone Homes ደውለውልን ነበር። ሄሎ
አቤት ወደ Flintstone Homes ደውለውልን ነበረ።
አ?
ወደ 81 88 ደውለውልን ነበር።
አዎ
እሺ መረጃ ፈልገው ነው።
አ?
ወደ 81 88 ደውለውልን ነበር አሁን።
አ፣ ድምፁ ሳይሰማ ከፍ አድርጎ እናግኘው።
እሺ እ ወደ 81 88 ደውለውልን ነበር አሁን።
አዎ አዎ
እሺ መረጃ ፈልገውን የደወሉት?
ትናንትን ደውዬ ነበረ ልገዛ ፈልጌ
እሺ
አ፣ አስበል አስበል ዋዛ ፈልጌ
እሺ እሺ ሰውን መረጃውን ልስጦት ልታገኝ አላችሁ አ?
መረጃውን ልስጦት አሁን ልንገሩት።
ምን አልሽኝ?
እሺ አሁን ልንገሩት ይመቾታል? ልንገሩት አ?
አሁን ልንገሩት ወይ መረጃውን ሄሎ ልገዛ ፈልጌ አስ- አስ- አስበል እሺ እሺ
ሰውን ልካለን ብላችሁ ነበረ ትናንት።
ም- ሰውን ልካለን
አዎ
እ፣ ይቅርታ ስሞትም አልበል
አቶ ንጉሴ ማን አሉኝ
አቶ ንጉሴ
አቶ ንጉሴ እሺ እ፣ ትናንትን ደውዬ ነበረ እሺ አ- አልተደወለሉትም ታዲያ
አልተደወለልኝም።
የት አካባቢ ኖት
አሁን ሀያ ሁለት ማክሪት ህንፃ ነው ያለው።
እሺ እ፣ ከአንድ ሰዓት በኋላ ይችላሉ ብልክሎት ስድስት ሰዓት ላይ
እ?
ስድስት ሰዓት ላይ ሰው ብልክሎት ይችላሉ ወይ አሁን ብልክሎት ይችላሉ
እሺ አሁን እልክልቱ
እ?
አሁን እልክልዎት አለው
እሺ እሺ እሺ መልካም
እሺ እናትዬ